Hello ጤና ይስጥልን ዋሽንግተን የህክምና ሞያ
Hello የጤና ጣቢያ ነው?
አይደለም።
የ- የ CT scan የ chest CT scan ፈልጌ የነበርኩ ስንት ይሆናል ዋጋውን?
CT scan እሺ፣
የ chest ሶስት ሺ ስድስት መቶ ነው። ሶስት ሺ ስልሳ
ሶስት ሺህ ስልሳ አዎ፣
እሺ የት አካባቢ ነው ቦ- ቦታቸው?
ቦሌ ሩዋንዳ ነው። With contrast ነው ወይስ without contrast? ግን witho- with contrast ከሆነ ይጨምራል።
ገና አሳይሻለሁ። ሐኪሙ ነው የሰጠኝ። ጠይቅ፣ እሱ የተሻለ ነው። ሶስት ሺህ ነው የሚሆን አለኝ ዶክተሩ በራሱ ስለዚህ without contrast ከሆነ ሶስት ሺ ስልሳ ነው። With contrast ከሆነ ደግሞ አራት ሺ ዘጠኝ መቶ ትጨምርበታለህ። አንድ ላይ እሺ።
ሰባት ሺ ዘጠኝ መቶ ስልሳ ማለት ነው።
አንድ አይነት ነው። የሶስት ሺህ ነው ብሎ የሰጠኝ እሱ በቃ እንደዛ ከሆነ without contrast ማለት ነው። ሶስት ሺ ስልሳ ነው እሱ።
እሺ በቃ እመጣለሁ።
ቦሌ ሩዋንዳ ሩዋንዳ ኤምባሲ ፊት ለፊት ነው።
እሺ እሺ እሺ እሺ